ሄሎ ሄሎ ሰላም ጤና ይስጥልን። መልሽ የደወልኩ እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን።
ለ- ስለ ራስ አል- ለራስ አልስጣት ብርሃን እንጂ ሄሎ ሄሎ አቤት ይቅርታ ተቋረጠ።
ች- አዎ ተቆርጧል።
አዎ፣ እንትኑ አሁን ያብ ስራ ነው የሚለው እሱን እስክቻት አድርገው ይልኩ ያቁተልስቶ በቴሌግራም ቴሌግራም
አዎ፣ ይሄኛው በቴሌ ብር ከፍለው ሁለት እ መቶ ብር እ screenshot ኡ ደግሞ በዚህ ቁጥር እንዲልኩልኝ ነበር። ሌላ ቁጥር ልስጦት?
በዚህ ነው በሌላ ቁጥር ሌላ ቁጥር አለ ልስጦት ቴሌግራም እኮ እሺ ችግር የለውም ግን እንትን አድ- አድርግሽ hi ብትይኝም ያው ችግር አልነበረው okay፣ በዚህኛው ቁጥር ይጠቀማሉ።
እኔ በዚህ ነው የምጠቀመው ቴሌግራሜ ብርሃን ይላል hi ሎታ- እሺ፣ hi ወደዛ አዎ hi በይኝና ልክልሻለሁ screenshot ኡን ይላኩልኝ።
እሺ እል- እልካለሁ ችግር የለም እሺ፣ ያና መልካም እሺ።
እሺ